ጤና ይስጥልን።
እንትርስ high roof ስ የለም high roof ሁለት ሺህ አስራ አምስት አለን ሶስት ነጥብ ስምንት
ሶስት ነጥብ ስምንት አዎ ሶስት ነጥብ ስምንት የሚባል አለን። አንድ ሚሊዮን ባንክ ይወጣለታል።
ግን ድርድር የለውም
ምን አሉኝ?
ድርድር የለውም ወይ ድርድር ይኖረናል። በአካል ሲመጡ ድርድር ይኖረናል።
እሺ በቃ
እሺ አባ።
ሰ- ሰ- ሰፈሩ የት ነው
እኛ መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን አዲስ አበባ ላይ።
እሺ